ምንድነው? sticky note sticky note ነው። ኧረ ክብደት አያስፈልገውም።
hello ሌላትና ስጥለ ጤና ይስጥልኝ።
ቅድስት አዎ ከዋሳ ኤክስፕረስ።
እሺ
እሺ ዛሬ መጥተው መውሰድ ይችላሉ እቃዎትን?
ይቻላል፣ እመጣለሁ። እኔ የምልሽ ቦታ ቀይራችኋል እንዴ? እኔ በፊት እንትን አበጋዝ ሆቴል ጋር ነበር የምመጣው።
አዎ፣ አሁን ወደ አክሱም ሆቴል ፊት ለፊት ጌትፋም ሆቴል አጠገብ
እሺ ስንተኛ ላይ ናችሁ?
እ፣ ጌታውን በሻንጣ ስድስተኛ floor ላይ እንገኛለን።
እሺ ስደርስ ስድስት እደውላለሁ።
መቶ አዎ። እሺ የታደሰ የቀበሌ መታወቂያ ያዘው ይምጡልን። ሲመጡ
እሺ እስከ ስንት ሰዓት ነው የምትቆዩት? ቢሮ ከአስራ አንድ ተኩል አለ።
መጣሁ። እሺ።
እሺ